ሄሎ
ሄሎ አባት እንዴት ነህ?
እንዴት ነህ? ሰላም ነህ?
አለሁ እግዚአብሔር ይመስገን። የሆነ ፌስት ቤት ላይ account ነበረኝና አ አ ከዛ ትናንትና የተጫወቱን ጨዋታዎች ተጫውቼ ነበር።
እሺ እሺ ከዛ ሁሉም ጨዋታ አግኝቼ ነበር። ከዛ አንድ ጨዋታ ደግሞ አላረመለኝም። ከዛም ያገኘሁትን ነበር አልለቀቀም።
Okay ደውልኝ ብዬ ደወልክልኝ ነህ?
አይ ደውልኝ ብለኸኝ አልነበረም። አሁን እንትን ብዬ ነው እሺ check ላርግላ አንዴ እ፣ እንትኑን ትኬቱን ንገረኝ ካሸር ኮዱን
አሸር ኮዱን
ክፍር ነው ያለው ከ bar code ኡ ስር ማለት ነው። ስምንት digit
ስምንት እንጂ ይሄ አ፣ መልሱን ወይ- የሚለው ነው አዎ እሱን ንገረኝ። አ፣ አስራ አራት ዜሮ ሶስት እሺ
አርባ ስልሳ ስድስት አርባ ስልሳ ስድስት እሺ live አይደለማ የመደብከው
live ነው ወይስ የመደብኩት ቃል?
ላይቭ ኦኬ ላይቭ ነው።
live አይደለም እንትን ቀድሜ አሀ አዎ አዎ ፕሪማች ነው ቀድሜ- prematch ነው አይደል? ሳይጀምር አዎ፣ ማለት ነው።
prematch።
አዎ። ታውንተን ታውን እና ዮቪል ታውን አይደል?
አዎ፣ እሱ ነው ያልታረመው።
አዎ።
እሺ እሱ update ይደረጋል። እሺ እ፣ እሺ ትንሽ እ፣ ጠብቀው ትንሽ ጠብቀው እስከ አምስት ሰዓት ስድስት ሰዓት ድረስ ጠብቀው። postponed okay አልተደረገም።
ተደርጓል ተደርጓል። postponed ተደርጓል። check አድርገው Sofascore ላይ check አድርገው። ታውንተን ከዮቪል ሰላሳ አዎ።
አንድ አስራ ሁለት ሀያ ሶስት አስራ ስምንት ሰዓት ትናንት አስራ ሁለት ሰዓት ላይ መካሄድ የነበረበት ጨዋታ አዎ።
ተራዝሟል። ስለዚህ እስከ አስራ ሁለት ሰዓት ድረስ ሊያስጠብቅ ነው ማለት ነው።
እሺ፣ እሺ፣ በቃ እሺ፣ አባት።
ከአስራ ሁለት ሰዓት በኋላ void ያደረግና ቀሪውን አዎ።
ያርምልሃል ማለት ነው።
እሺ፣ እሺ፣ አመሰግናለሁ።
እሺ ተቀንሶ እንትን ይላል ማለት ነው።
እሺ።
እሺ እሺ መልካም